Ringfee, ጀኒን በኩል ምንረዳው
ትላንት ብር ተዛሙት ብቻ ነበረና ወደ ቴሌብር ገብቷል ይላል አዛሙት ላይ እሺ አስመዝግበው ነበር እኛ ጋር ደውላ ደንበኛችን እኛ ጋር ደውላ አስመዝግበው ነበር ትላንት
እሺ በዚህ ስልክ ቁጥር ነበር የደወሉት ትላንት አሁን በደወሉበት እሺ ሌሎ ደንበኛችን መስመር ላይ ጠብቁኝ ማን ልበል ስሞትን ደንበኛችን አዱኛ
እሺ እያየሁለት ነው ደንበኛችን screenshot ልከውልን ነበር
screenshot አላኩም ነበር
እሺ እንዲልኩልን ተነግሮት ነበር አይደል? ደንበኛችን እንዲልኩልን እሺ። ስሞት አዱኛ ሀጎስ ነው።
አዱኛ ሜቶ
ልክ ነኝ ደንበኛችን? አዱኛ ሀጎስ
አዱኛ ሜቶ እሺ። ቴሌብር በሌላ ቁጥር ነው የሚ ምን አሉኝ?
ቴሌብር በዚህ ቁጥር ማለት ነው
ቴሌብር በዚህ ቁጥር እሺ። case ኦችን ስላላገኘሁት ነው። በዚህ ዘጠና ሶስት ዘጠና አምስት ላይ ነው አይደል የደወሉልን ትናንት?
ትላንት
እሺ ከቴሌ ብሩ ተቆርጦበታል አይደል?
ከዛ ተዛሞት ተቆርጧል። ወደ ቴሌብር አልገባም።
withdraw ነበር ያደረጉት።
ችግር ይኖራል ጌታ እሺ screenshot ኡን በምነግሮ ስልክ ቁጥር ይላኩልን። እሺ ዜሮ ዘጠኝ ሁለት
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ስሞትና ስልኮትን ከስር ይጻፉበት። withdraw መደረጉን በ ArifPay በኩል መደረጉን የሚያሳይ ከ betting ኡ ላይ screenshot አንስተው ይላኩልን። ሌላ ምረዳት ነገር አለ ደንበኛችን? ስለደወልን አመሰግናለን። አገልግሎት ላይ ያሉትን አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን።